ማለት አባ
እውነት ነው።
አብሮ ይስጠልን አባ።
ሰላም ዋልሽ። ሰላም አረፈሽ።
እግዚአብሔር እግዚአብሔር ይመስገን።
በቲክቶክ ላይ ነው የምትልክሽ ነው ስር መኪኖች አይቼ
ምን አሉ?
መኪና አይቼ እሺ
የሆነ ወረዳ ምናምን አይቼ ነበርና ከዛ ላይ ነበር ስልክሽ ነው የሰርኩትኝ። በአካል መጥቶ አይቶ ማውራት ይቻላል?
ምን አይነት መኪና ነው ያዩት?
እም፣ ዲዛይር እና እንዲሆነች ያሪስ ቤልታ
እሺ ቁጥር ልስጥዎት፣
እ?
ዘ- ዲ- ቁጥር ልስጥዎት ዜሮ ዘጠኝ ተብለው እንደ አርባ አራት ዜሮ ዜሮ
ዜሮ ዘጠኝ አርባ አራት ዜሮ ዜሮ
ሰማንያ ሰባት አስራ አንድ
አስራ አንድ እሺ